guys 2017 almost እያለቀ ነው።
እና እስካሁን ስለ ራሳችሁ የሚገልጽ personal brand እየገነባችሁ አይደለም።
ስሙኝ፣ content create ማድረግ ቀላል ላይሆን ይችላል። ነገር ግን በዚህ ሰዓት እንዴት content create፣ record፣ edit በተጨማሪም online business ኦችን run ማድረግ መቻል ማለት one of the best thing that you can እነዚህን ነገሮች ማድረግ በመቻሌ ብዙ client ኦችን ማግኘት ችያለሁ።
guys if you struggling with filming scripting or even editing videos ትክክለኛው ቦታ መጥታችኋል።
በዚህ አላፊ አግዳሚው የራሱን community መገንባት በጀመረበት ሰዓት እኛ ለእናንተ የተለየ ነገር ይዘን መጥተናል።
Introducing our community የ community ው ስም የእኛ ይባላል።
የእኛ 100% free የ editor ኦች community ሲሆን we will be hosting live calls helping you grow your personal brand helping you find high paying clients በተጨማሪም የራሳችሁን ስራ post አድርጋችሁ feedback የምታገኙበት ነው።
እንዲሁም free premium የ editing preset ኦችንና file ፕሮጀክቶችን በነፃ የምታገኙ ሲሆን ቪዲዮያችሁን to the next level ያሳድግላቸዋል።
on top of that guys you will even have the opportunity to connect with professional editors you will be surrounded by the right people that will force you grow። በተጨማሪም መጀመሪያ የነገርናችሁን skill ኦች master ታደርጋላችሁ።
so ይሄን community join ማድረግ የሚፈልግ ማንኛውም ሰው የእኛ ብሎ comment ያደርጋል።
እናም link ኡን በነፃ join እንድታደርጉ እንልክላችኋለን።